Hello ጤና ይስጥልን ችብችብ አሁን ተደውሎ ነበር።
አዎ ይቅርታ system እያስቸገረ ስለሆነ ነው። order ነበር ደርሰናል።
ነበረኝ ነው አዎ ይቅርታ በጣም ትንሽ እጥረት ስላጋጠመን ነው። ነገ ነው የምንልክሎት ላሳውቆት ብዬ ነው ከይቅርታ ጋር።
ለምንድን ነው እንትን የሚደረገው? refund ሊኖራችሁ በጣም ይገባል። በቃላችሁ መገኘት ቻላችሁ።
አዎ ልክ ኖት፣ ግን እጥረት ስላጋጠመን ነው። ይቅርታ በጣም እሱ የኔ እንትን አይሆንም። refund ግን በጣም መኖር አለበት። refund ፈልጋለሁ።
refund refund እናድርግሎት?
አዎ አድርጉልኝ።
እሺ እሺ፣ ይቅርታ በጣም እሺ እሺ እሺ